እሰይ አበጀሽ የኛ ልጅ በአሳር ተገኘሽ በአማላጅ ስደተኛሽ ቆሜ ከደጅ ግባ ብለሽ ተጋብዥኝ እንጂ እስኪ በጃችሁ አጨብጭቡበት በዚች ልት መሳይ በዚች ቆንጆ ሞት እስኪ ባፋችሁ እልል በሉበት በዚች ልት መሳይ በዚች ቆንጆ ሞት ኩሉን ኩሉን ማንኩሏታል ማንኩሏታል ኩሉን ኩሉን ባትኳለውም ያምርባታል ያምርባታል ኩሉን ኩሉን እሰይ አበጀሽ የኛ ልጅ በአሳር ተገኘሽ በአማላጅ ስደተኛሽ ቆሜ ከደጅ ግባ ብለሽ ተጋብዥኝ እንጂ እረ ሄደች ሄደች ወንዙን ተሻገረች የቤቱ ምሰሶ ያቺ ልጅ ነበረች በአይኖችሽ ብርሃን ሰው ታበዣለሽ ቆንጆዋ ንገሪኝ ኩሉን ማንኳለሽ ኩሉን ኩሉን ማንኩሏታል ማንኩሏታል ኩሉን ኩሉን ባትኳለውም ያምርባታል ያምርባታል ኩሉን ኩሉን አይኔንም አሞኛል ያቺን ልጅ ይለኛል ራሴንም አሞኛል ቆንጆዋን ይለኛል እጄንም አሞኛል አጨብጭብ ይለኛል አፌንም አሞኛል ኩሉን በል ይለኛል እረ ነይቴ እረ ነይቴ እረ ነይቴ እረ ነይቴ አካሌ ደሞ አካሌ ደሞ አካሌ ደሞ አካሌ ደሞ ኩሉን ኩሉን ማንኩሏታል ማንኩሏታል ኩሉን ኩሉን ባትኳለውም ያምርባታል ያምርባታል ኩሉን ኩሉን ኩሉን ኩሉን ማንኩሏታል ማንኩሏታል ኩሉን ኩሉን ባትኳለውም ያምርባታል ያምርባታል ኩሉን ኩሉን ኩሉን ኩሉን ማንኩሏታል ማንኩሏታል ኩሉን ኩሉን ባትኳለውም ያምርባታል ያምርባታል